ጤና ይስጥልኝ ከቪዛ ኢትዮጵያ ነበር የምደውለው።
እሺ
እ ደውሎ ነበር ቅድም።
ከቪዛ ኢትዮጵያ። እሺ ከቢሮ አዎ። አይ tea- teacher?
አይደለም ከ call እ።
Center።
Okay። እሺ አዎ፣ ደውዬ ነበር። ቤት አስመዝግበሽ አዎ።
Maintenance። አዎ።
አዎ draft እሺ።
ማሽኑ ነው ፍሪጁ ነው?
የቢራ የቢራ ፍሪጅ።
እሱ ፍሪጁ ነው ማለት ነው እንጂ አዎ፣ draft machine ኡ የቢራ አይደለም።
የቢራ ማቀዝቀዣ ነው።
እሺ እሺ፣ እሱን ለማረጋገጥ ነበረ።
እሺ እሺ እሺ